አወጣበት ሰማንያ ሺህ ብር አውጣልኝ ብሎ ስምንት ሺህ ብር ብሎ ሰማንያ ሺህ ብር ሄሎ ለምትለኝ አሪፍ ኤክራም ነኝ ባልኩ ምንደርሰው ተደውሎልኝ ነበር።
ተደውሎ ነበር አ
እ፣ ታ- አቶ ታረቀኝ
አቶ እንኳን አይደለሁም ነብዩ ግርማ ነኝ። ሪፖርት አድርጌ ነበር ባለፈው።
አቶ ነብዩ ነው አ አቶ አይደለሁም ወጣት ነኝ። አላገባውም።
እ፣ አስመዘገቡ case እ፣ fix እንደሆነ ልናሳውቀው ነው okay ሆነልኝ።
አዎ
አመሰግናለሁ። ግን አስተያየት comment ይቻላል?
እሺ መልካም ቀን ይሁንልዎት comment